ሰላም ጤና ይስጥልኝ።
hello hello
Donkey Tube ነው።
አዎ
ለምን እንትን ከስራ ከእናንተ ጋር ለመመዝገብ ነበር ማስታወቂያ እሺ።
ለቃችሁ ነበር።
የት ነበር ያዩት
አ TikTok ላይ ማስታወቂያው? YouTube ላይ ሙሉ ቪዲዮን ይግቡና የዩት መጀመሪያ።
እ፣ አይቼዋለሁ።
ስለዚህ ከቪዲዮ ስር link አለ፣ መመዝገቢያ link።
አዎ፣ እሺ በሊንኩ ልመዝገብ።
ከዛ ይግቡና ይመዝገቡ። አዎ።
እሺ እሺ